ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ። አቤት ከቃና ስፖርት ወደ ቴሌብር አራት መቶ ብር ልኬ ነበር።
ወደ ቴሌብር አዎ አራት መቶ ብር ልኬ ነበረ። ቴሌብር ላይ እንትን አላለም።
እሺ አንዴ መስመር ላይ ጠብቁኝ፣ check አደርግልዎታለሁ።
እሺ ቁጥሩ ግን ይሄ አይደለም ማማ።
እኮ እሺ እሺ ይነግሩኛል። ቆይ አንዴ እሺ
hello አቤት hello፣ የቴሌ ብር ስልክ ቁጥሮትን ይንገር። የቴሌ ዜሮ ብር ዘጠኝ ስልሳ
ዘጠኝ ስልሳ ሰባ አንድ
ሰባ አንድ ሀምሳ ሶስት ሀምሳ አምስት
ሀምሳ ሶስት ሀምሳ አምስት አዎ ትላንትና ወደዚህ ሰዓት አካባቢ
ከቃና ቤት ነው ያሉት?
አዎ ከቃና ቤት ወደ ቴሌብር እሺ ከቃና ቤት ወደኛ የመጣ ስለሌለ እነሱን contact ያድርጓቸው። እሺ ቃናን
አዎ አዎ approve ያስደርጉ ይደውሉና።
OK ቁጥሩ አለሽ ከቃና ትተባበሪኛለሽ
የቃና እሺ እም፣ ቆይ
አቤት ሄሎ ዜሮ ወይ- ዘጠኝ ሰላሳ ሁለት ዜሮ ዘጠኝ ዜሮ ሰላሳ ዘጠኝ ሁለት ሰላሳ ዜሮ ዜሮ
እሺ ዜሮ ዘጠኝ ሰላሳ ሁለት ዜሮ ዜሮ ሰባ ሰባት
ዜሮ ዜሮ ሰባ ሰባት
ዜሮ አዎ ዜሮ ዜሮ ሰባ ሰባት ድጋሚ እም።
ዜሮ ዜሮ ዜሮ ዜሮ ድጋሚ እሺ አመሰግናለሁ እሺ መልካም ቀን መልካም